ሄሎ ሄሎ አቤት ጤና ይስጥልኝ ጠብታ አምቡላንስ ጠብታ አምቡላንስ ኦክሲጅን ይኖራቸው
የምን
የ patient የ- የሚከራይ ነው እ፣ ለመቼ ነው
አሁን አይደርስም ነው
ይደርስላቸዋል የት ነው
እኮ ስንት ነው ዋጋው ንገረኝ
መጀመሪያ ማስያዣ አስር ሺህ ብር ነው ትልቁን አይደለም የምፈልገው ትንሿን ነው ትላለች
አይ ትልቁ ትንሿ ትልቁ ነው ያለው ትንሿ ያለችው የለችም ትንሿ አዎ
ትልቁ ስንት ነው ኪራዩ አስር ሺህ አዎ፣ አስር ሺህ ብር ነው መጀመሪያ ብር የምታስይዥው እ፣ እ፣ ሲሞላ አምስት መቶ ሀያ ስምንት ይቆረጣል እ፣ በቀን ኦክሲጂን አንቺ ጋር የሚቀመጠው ሁለት መቶ ሰባ አምስት ብር
እሺ፣ ቆይ ደውልልሽ